ተነስቶልኛል ለነፍሴ እረፍት ሆነዋል ከባርነት አውጥተኝ በነፃነት አኑረኝ እልላለሁ ምስጋና አለኝ ነፍሴን ከሞት ያዳንክልኝ ሰላም ሰላሜ ነህ ኢየሱስ ሰላም ሰላሜ ነህ ለኔ ሰላም ሰላሜ ነህ ኢየሱስ ሰላም ሰላሜ ነህ ለኔ ውስጤን ሞልቷል ያንተ ሰላም በምንም ነገር ከቶ አትዘጋም ምድር ብትተዋወቅ ሰላሜ አይደፈርስም አንተን ይዤ ይወጣልኝ ውስጤ ከቶ አይታወቅም በስምህ ተደግፌ በሰላም ትላርፌ እኖራለሁ ደስ እያለ ሰላምህን ተሞልቼ ለእኔ ልዩ ኢየሱሴ ሰላሜ ነህ ለሕይወቴ ሰላም ሰላሜ ነህ ኢየሱስ ሰላም ሰላሜ ነህ ለኔ ሰላም ሰላሜ ነህ ኢየሱስ ሰላም ሰላሜ ነህ ለኔ ደስታዬ በረከቴ በአንተ ልምልም ማህይወቴ ማያቋርጥ ለሁል ጊዜ ሰላሜ ነህ ኢየሱሴ በክብር እኖራለሁ ሰላሜ ነህ አከብርሃለሁ